ጤና
Hello
ይስጥልኝ።
Hello፣ ቤት ቤት ቤት ነው አይደለ?
አዎ Best Bet።
እሺ እንትን ነበረ virtual እንትን አድርጌ ነበርና እሺ
ሁለት ምናምን እንትን ያደረኩት pending ላይ ነው እስካሁን ያለው። ከዛ deposit ነው?
በኋላ no no no እም፣ virtual ተጫውቼ ያሰልቼ እሺ
ከዛ በኋላ እንትን ያልኩትን ሰ- ሰጥቶኛል። አንደኛው ግን እ, ሁለት ቀን ሆነው pend አድርጎ
Okay። pending ላይ ሆኖ ነው።
አዎ stuck አድርጎ መሰለኝ አዎ፣ pending ላይ ሆኖ ሁለት ቀን ሆኖ ሳይገባ Okay እንትን አድርጊያ ቴሌግራም ላይ ላኪልን እስቲ pending ያለውን እንትኑ
እ፣ እሺ፣ screenshot አድርጊውና እሺ እሺ እሱን ላክልን። እሺ እሺ እሺ የተቀመጠው